ሄሎ
ሄሎ
ጤና ይስጥልኝ።
ጥሩ ይስጥልን። አማን ነው።
እግዚአብሔር ይመስገን። ምን ልታዘዝ?
text በየቀኑ እየቆረጠብኝ ነበር እና በዚህ እንደሆነ በምፈልግ ሰዓት ብቻ እንዲቆርጥ እንዲሆንልኝ ነበረ። ሁሌ በየቀኑ እየቆረጠብኝ ነበር።
አዎ subscribe ስታደርግ በቴሌቪዥን ላይ እ፣ በየቀኑ ነው እንትን የሚያደርገው ትኬት የሚያስገባል።
subscribe ከሆነ አዎ
unsubscribe ከሆነ ይቋረጣል።
ይቋረጣል። አዎ
እሺ thank you።
you're welcome